ሄሎ፣
ወደ ተነስልኝ ሰላም ነው?
እግዚአብሔር ይመስገን።
አለን አንድ ዶልፊን አይቼ ነበረ እንትን ላይ ኦንላይን ላይ ሞዴል
እ ሁለት ሺ አስራ አንድ ስንት ሞዴል?
ሁለት ሺ አስራ አንድ
ሁለት ሺ አስራ አንድ የለንም አባ ዶልፊን ሁለት ሺ ሰባት ነው ያለን okay አ ሁለት ሺ ሰባት መሰለኝ ሁለት ሺ ሰባት አዎ የሆነ silver ነገር
አለ ነው።
silver?
አይ በነጭ
በነጭ silver ነገር ነበር ያየሁት ተሽጧል ተሽጧል silver ኡ።
ተሽጧል silver ኡ አዎ በነጭ ስንት ነው ሰላሳ ሞዴሉ ሶስት ስንት ነው ሁለት ሺ ሰባት ነው ዋጋው ሰላሳ ሶስት ሰላሳ ሶስት
እ ሰላሳ ሶስት አ ዋጋ ሰላሳ ሶስት okay እሺ እሺ አመሰግናለሁ እሺ እሺ